ሄሎ
ሄሎ ሰላም ጤና ይስጥልን። ምክር ቤት
እንትን አሚሶቶ ሁለት ቀን በፊት ወደ እንትን ወደ ትብብር የተዘዋረገው አልገባኝም እስካሁን እሺ እ መቼ ያሉኝ ቀኑን?
ሁለት ቀን በፊት ትናንትና ሁለት ቀን ከነበረ በፊት?
አዎ ሁለት ቀን በፊት እሺ ቼክ ላድርግልህ። ቤት ቤት ቁጥር ይሄ ነው።
መይ ቁጥሩ ይሄን ቁጥሩ ንገር ሰለስተኝ
እሺ ቆይ ይቅርታ አንዴ። እሺ እሺ ንገረኝ አሁን ዜሮ ዘጠኝ አስራ አምስት
አስራ አምስት
አስራ አምስት እንደገና እሺ አስራ አምስት
ሰላሳ ስድስት ሰባ ስድስት ሰላሳ ስድስት ሰባ ስድስት በፊት በሌላ አምስት በዘኝ እ በዘጠኝ ብሎ በሚጀምረው ነው ሁለት አምስት አንድ ብሎ በሚጀምረው
አሁን አምስት ነው አ- አምስት ገባኝ አምስት አልገባም
ሁለት ሁለት መ- ሁለት አምስት አንድ ብሎ የሚጀምረው ነው ስልክ ዘጠኝ ብሎ የሚጀምረው
ያ አካውንት የትኛው ነው ዘጠኝ ብሎ የሚጀምረው ነው
አካውንቱ ቴሌብር ነው አካውንት አካውንት አይደለም ቴሌብር ነው እ
ቴሌብር አይ ነው የትኛው ቁጥር ነው ሶስት አካውንት ነው ያልካ ምን- የ- ምን ብሎ የሚጀምረው ነው
ሶ- ሶስት አካውንት
እሺ ቆይ ቼክ ላድርግልሽ አንዴ ቁጥሩ የትኛው እንደሆነ ማወቅ ፈልጌ ነው አስራ አምስት ሰላም- አስራ አምስት አስራ አምስት ነው
አይ ስልክ ቁጥርክ ምን ብሎ በሚጀምረው ነው ያረከው ዘጠኝ ብሎ በሚጀምረው
አልገባኝ በማለት ነው
እሺ check ላድርግልሽ ቆይ በሁለቱም check ላድርግልሽ እሺ በሶስቱ አ
አምስት መቶ ነው ያልከኛ አ
በአስራ አራት ነው ቀኑ
እም?
በአስራ አራት ነበር ቀኑ
ቀኑ አስራ አራት ነው አዎ ከዚያ ሳይሆን አይ ቀን አስራ አምስት ነው አስራ አምስት በአስራ አምስት ነው አ
አዎ አሁንም pending ነው የሚለው ለሳንቲም ፔይ በድጋሚ ያሳውቅሎታለሁ እሺ ትንሽ ጠብቁን
አይ
መልካም ቀን